hello
ይሰማል።
ይሰማል። ምን ልርዳህ?
አረ ብር እየተቋረጠብኝ ነው። በጣም እዳ ገባሁኝ። ብር ጭርስ አደረጋችሁ እየተቋረጠብኝ።
የቴሌቪዥን ደንበኛ ከሆኑ በየቀኑ ያው ትኬቶች ስለሚገባሉት ነው። በሚገባለው ትኬት ፊልሞችን መጫወት ነው።
እና አይቋረጥልኝ ያንን ያልፈልገውም እየቆ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ
ኮከብ ስምንት
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱ ብቻ ነው።
እናንተ ማቋረጥ አትችሉም።
ይቅርታ እኔ ስለማይመችኝ ነው። አሁን እንዳልኩት አድርገው ያቋርጡት።
እሺ ኮከብ ዘጠኝ ስም ሰማንያ ኮ- አምስት መሰላል ብዬ አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሲመጣሉት ዝርዝሮች ስድስት ቁጥር ላይ
እሺ እሺ አመሰግናለሁ።
እሺ